ሄሎ ሄሎ።
ሰላም ጤና ይስጥልን አቶ ማርቆስ
አይ አይ ተሳስተሻል።
ተሳስቻለሁ ስልክ አዎ
እሺ አሽከርካሪ ነው ታደል
ነኝ ነው።
እሺ ወይ የስም ስህተት ይሆናል ለ- የደወልኩበትን አላማ ልንገሮት እሺ እሺ እሺ ከ We Plus Solution የትራንስፖርት አገልግሎት ሰጪ ተቋም ነው የምደውለው እና ለአሽከርካሪዎቻችን ለየት ያለ ነገር ይዘን ስለመጣን ነው
በሌላ ስልክ ምን አልከኝ
አሁን በሌላ ስልክ ደውለሽልኝ አውርቻለሁ።
ነው አሁን እሺ ሁለት ደቂቃ ምናምን። እሺ በቃ መልካም የስራ ቀን ይሁንልዎት አሜን።
እሺ